ሄሎ ሄሎ
አቤት አንዴ cashier code ኡን ደግመህ ትነግረኛለህ ወንድም?
እ cashier code ኡን አንዴ ደግመህ ንገረኝ።
እሺ ኮዱን ንገረኝ። አገድል እኮ
ሰማንያ ስምንት አስራ ስድስት እሺ
አስራ ሁለት ሰባት
እሺ እና ትኬቱ ልክ ነው። እሺ ይታረምላቸዋል። ትንሽ ጠብቀኝ፣ ለፕሮቫይደሮቹ ልክላቸዋለሁ።
እ ተበልቷል።
አዎ አዎ ይለቀቃል። ትንሽ ቆይ፣ ወይም ሲለቀቅ ደውዬ አሳውቅሃለሁ።
እሺ እሺ ወንድም